አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ፍቅርሽን ለበሽን ገላዬ ዋን አቶ ሲቀር አንቺን አንቺን ብሎ ሲቀር ለፍቅር አንቺ ዘበናዬ ጣል ጣል አረግሽ አይከብደሽ የኔው ጉዳይ አሄ ለመውደድ ጊዜ የምልነሽ ሆይ ለፍቅር ነበር መቸገሬ አንቺን አንቺን እያል ስጨነቅ ሳስብ ማደሬ አሄ ምነው ትላንት ወደሽ ዛሬ ሰበር ሰካ ስትይ አሃና ከመንገድ ተተሽው ሽፍንፍኖ ፍቅሬ አሃና ነፋስ አስነካሽው ገቢሽን ቤትሽን ገላዬ ያዋለለየው ሁሉንም ለምጣት ተከልክዬኝ ያለ ልብሰውም ሰው አይሆን ገቢሽን ቤትሽን ገላዬ ያዋለለየው ሁሉንም ለምጣት ተከልክዬኝ ያለ ልብሰውም ሰው አይሆንም አይሄ እሱም አገር ሆኖ ዘመድዬ አይ ሆድ አንቺን ባኖረን አይ አይ ማናየብኝና ማንሰማብኝና ፍቅርሽ ወጥቶ ቀረ አይ ክትክታ ቢሰበር የኔ ቆንጆ አይ አይታሽም በሰዋዬ አይንን እንዲያው መቻል ብቻ አይኔ ወደደውን ልብስኪ መልሰ እኔ አይደለሁም ሞይ የተበደልኩት ከብቶኝ ሳደር አልችል ሲለኝ ልቤ ተከታይ ሆኖሽ ወጥቶ ሲኖር ፍቅርሽን ለበሽን ገላዬ ዋናቶ ሲቀር አንቺን አንቺን ብሎ ሲቀር ግማሽ ጎንህ ነኝ አለው ብላ ሸሸት ሸሸት ብትል ልቤን በከኔው ነጠላ አሄ ተበላን አንጀትም ተበላ ጠላት ያለልሽ ወድጄሽ ወዳጅ እንዳልልሽ ዘወትር ህመሜ ነሽ አሄ ሁሉንም ሆነሽ ተገኘሽ አልተሰናዳሁም ሆና ልለይሽ አልቻልኩም ዛሬም ሆነ ትናንት ሆነ ደህና ሆኛ አላልኩም ገቢሽን ቤትሽን ገላዬ ዋለየ ሁሉን ልምጣት ተከልክዬ ያለ ለብሰውም ሰዋይ ገቢሽን ቤትሽን ገላዬ ዋለየ ሁሉን ልምጣት ተከልክዬ ያለ ለብሰውም ሰው አይሆንም አይን መውደድ መች ተግብን የኔ ቆንጆ አይን ፍቅርሽ መቼ በቅቶኝ አይን አይን አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይነ ውርሱ ማሰቡኖ ዘመድ አይነ የመውደድ መካሻዋይ አይነ ያልወጣለት ፍቅር ጸጸት አይደለም ወይ እስከ መጨረሻ አይነ ውርሱ ማሰቡኖ ዘመድ አሄ የመውደድ መካሻዋይ አሄ ያልወጣለት ፍቅር ጸጸት አይደለም ወይ እስከ መጨረሻ አሄ መውደድ መች ጠግቤን የኔ ቆንጆ አሄ ፍቅርሽ መቼ በቅቶኛ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶኝ ገላሽ መች ተረስቶ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶ ገላሽ መች ተረስቶ አይነ አምሮቴ መች ወጥቶ ገላሽ መች ተረስቶ ገላሽ መች ተረስቶ